ራሱ አኩርፏል።
ወይ ሰባ አሁን አዎ
ምንድን ነው በዚህ ሰይጣን ነው ያዘው መሰለኝ። እናስረጨዋለን።
እ አለቃ ገብቶ ወጣ።
እ?
አለቃ እንኳን የገባ አሁን ሆኑላ ነው የገባው።
እንኳን ያቆረፈ ሀይሚ ጡጦ ብትናገረው ዘጋት።
ጡጦን አትሞሉለትም ነበር ወይ አጃ ሰርታችሁ አልሰጡትም ነበር ጡጦ እንዴት ነሽ?
ጡቱን ይዤ ብሄድም ጡጡን መስጠት ነው አዎ፣ ወተቱን ሳናፈላ ቀርተን እኮ ነው።
በቃ ቀዝቃዛውን ቢሆን ይጠጣል እሱ የኔ ልጅ ባህሪ ያውቀዋለሁ እንዴም ባህሪ ያውቀዋለሁ ቀዝቃዛውን ቢሆን ከነ ላስቲኩም ብትሰጡት ይጠጣል አዎ፣ ይሽ አላወቅንም ነበር። እንኳን ነገረች። ለሌላ ጊዜ ሀይሚ ለማስደንገጥ ድፍረት እኔ አልደነግጥም አልደነግጥም አዎ፣ ነበር ለማን ይላው ብዬ ናው እንዴት ነሽ?
ለነገሩ ለምኜ መጣሁኝ እልሻለሁ የሆነ ሰው እንዲረከብልኝ መታወቂያዬን ሰጥቼ ምናምን መጣሁኝ አሁን እሻለሽ?
እየመጣሁ ነኝ አሁን አዎ አይ እየመጣሁ ነኝ አሁን እንትን እየተደረስኩ መሰለሽ ገና ሀያት ልደርስ ነው አይ ትት- በቃ አሪፍ ነው እንደዛማ ከሆነ።
በቃ ከሰዓት እገባለሁ አይ ጥሩ ምን ነው።
እናደርጋለን ከነገ ጀምሬ ግን ፈቃድ ነው የምወጣው ማርያምን አዎ ጌት ማሞታል መታየት አለበት የግል ሌላ ቦታ ኧረ እባክሽ የእውነት አመመው።
ደረቱንና ጀርባውን ውጋት ይዞታል አይኛው እህ ውይ አዎ፣ እሱማ ግድ መታየት የሆነ ነገር ሳያስበው ወይ መቶት ይሆናል የዛን ቀን።
እኔ አላቅም የመታው ነገር ሊኖር ይችላል አዎ እንትን አለው ነገ ይግባና እንግዲህ ጨዋት ያ መተረፍቴን ግጥም አድርጌ እንግዲህ ካበደም አብዶ ካላበደም ሳያብድ
አዎ።
እንግዲህ በሀብድ ደስ ይለኛል። ካበደ ምንም ካበደ ማድረግ ደግሞ ምን አደርጋለሁ በይ።
አልችልም። ምንም ማድረግ አልችልም። በቃ ፈጣዴን ሞልቼ አዎ እወጣለሁ።
ውይ በስመ አብ በእናትሽ።
እ እ አዎ መታየት አለበት። ለምን በቦታው ማንም ስላልነበረ ምን ይምታው ምን ይምታው አታውቂም።
በጣም ጠባብ ነው።
አዎ ወደ ሌላ ነገር እንዳይቀይርበት።
አዎ አዎ አላወኩኝም።
አዎ አዎ እኔ ዝም ብዬው እንትን ነገር መስሎኝ ነበር እንደ ቅጥፈት ነገር ዝም ብሎ መሬቱ ላይ ሲያርፍ እንትን ብሎታል ብዬ ነበር፣ ግን አልመሰለኝም። እኔ እንጃ።
አይ የሆነ ነገር መቶት ይሆናል።
አዎ።
አይ ተይው በቃ ስትመጪ እናወራለን። እሺ።
እች አይሚ ምህረት ይዛለች እንዴ መኪና?
አዎ ምን ነው?
ልደውልላት ሳሙናውን በኋላ ከቻልሽ የሆነ ሰዓት ልበላት።
አይ ተስ አውጥ- ጮብኛለች።
አይ እኔ ነኝ እንጂ አውጥቼ ቆይ እኔ ራሴ ምናምን።
በጸባይ ራሴ ለምናለሁ። እሺ ካለች ለራ አይ ሳሙና ነው አዎ ቆንጆ ነው በጣም እውነት ታዲያ አርባ የተሸከምኩበትን ትካፍላላችሁ።
አርባ ስምንት አርጉት አታያቸው።
አረ አልኳቸው እኮ ያንቺ አንድ ካርቶን እንደታሸገ ነው።
okay ሌላ ሌላ አርባ ስምንት አ- አርባ ስምንቱ እንደታሸገ ነው። የእኔንና የሀይሚን ምናምን ነው በትነው የሰጡት።
ሀያ አለቃ ነው አርባ ሀያ አራት ቀልቻለች።
አይ የኩሊ አለቃም ይከፍላል። የኩሊ የተሸካሚ
እሱን ገብተሽ ጠይቃል አ
ወይ ሙልዬ ከመንገድ ወይ ገብተሽ ጠይቃል።
አረ እንደው በተናገረ እንደውም ናፈቀኝ እንደውም አሁን አይደል በእኔ ነገረኛ በእኔ መዘዝ ራሱ እንዳይመታ ይፍራል። የሆነ ሰውዬው ሞክሮ ነው ሄደ ሚዲያ ላይ ያወጣለሁ ብሎ እ?
አድማሱ የሚባለው አድማሱ ይሄ የሆነ የፍርድ ቤት ምናምን ያመጣዋል ነበር ይህ ዛሬ እንትን ያመጣል ብለሽ ነው? ምን ያመጣል ብለሽ ነው?
ሚዲያ ላይ መስሪያ ቤቱ ማለት መ- መጥፎ ነገር ተናግሮታል መሰለኝ ማሙሊ ሙልዬ የራሳቸው ጉዳይ ራሱ ይቻላል።
እያለ ነበረ።
እኛ ላይ ይመለከታል። ምን አገባን?
በእኔ ይሄ መዘዝ እኮ ያ- አርባ ስልሳዎች ናቸው ከወቀሻ እ?
አድማሱ ማለት አርባ ስልሳዎች ናቸው።
አዎ እኔ ማስለኝ እኔ አላውቅም። እኔ ይሄ ነው ለህገ መንግስት ትርጉም ቋሚ ኮሚቴ ተመርቷል፣ እዛ ጠይቅ አልኩት። ማናቸው ስማቸው ሲል ስማቸውንም እኔ አላውቅም አልነግርም አልኩት።
አ- አ።
እኔ እንደውም ማለት አይ ነው አልተመራም እኮ ተመርቷል።
የአሁኑ እኮ የአሁኑ አልተመራም።
የሀያ ስምንት ያስገቡት ተመርቷል። በሀያ ስምንት
አሁን ተመርቷል የአሁኑ እኔ የሀያ እኮ ስምንት ተማሪ ተመርቷል።
እውነት አ በሀያ ስምንት አይቼ አንድ በሀያ ስምንት አምስተኛ ወር
አምስተኛ ወር ሀያ ስምንት የሚል በሀያ ስምንት ተመርቷል። አዎ ለሶስተኛ ጊዜ ከሆነ ያስገቡት አላውቅም። ሁለት ግን የተመራ አለ።
እኔ እንጃ እንግዲህ የራሱ ጉዳይ ይቻላል።
አዎ ሁለት አለ።
ለማስቀመጥ በቃ ነይሽ